ጤና ይስጥልን Best Bet ቤቲ ነኝ ምን ልርዳው።
ሰላም ሰላም ዳዊት ሰላም።
አሶሳ ነኝ።
እሺ ዳዊት፣
account lock አድርጎብኝ ነበረ።
የትኛው እ፣ ቅዱስ ቅዱስ አኬሎ ምናምን የሚለው
user ኡ ምንድን ነው የሚለው? ቅዱስ ያውቃል
ቅዱስ አኬሎ ምናምን ተስፍሻለ እንዴ?
ያስሽል ማን ያለው ጄሪ ያለች ጀር ያለች እስኪያገናኘች አካውንት ተሸር ነው እባክህ።
ዛሬ በቃ ብንም ያውቃለ